መጻፉ
hello
ጤና ይስጥልን ደንበኛችን ከቢጂአይ ኢትዮጵያ ነው የምንደውልልዎት።
እሺ
አሁን ደውለው ተቋርጦ ነበረ።
አ ተቋረጠ።
እየሰሙኝ ነው ደንበኛችን?
አዎ እየሰማኝ ነው እየሰማኝ ነው።
እሺ የ draft ማሽኑ ነው ወይስ የጠርሙስ ፍሪጅ ነው የተበላሸበት?
የጠርሙሱ ፍሪጅ የጠርሙስ ማቀዝቀዣ።
እሺ ደንበኛችን ይህን ለማረጋገጥ ነው መዝግበን አስተላል
እሺ አመሰግናለሁ።
እሺ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን አስተያየት ከሚሰሙት ድምጽ